ጤና ይስጥልን ተቋረጠ ሰላም ነው ነው ችግር የለውም።
እና እየነገርሽኝ ብሩን ስንት ነው ስልሽ ተቋረጠ
ችግር የለውም። የሶስት ወር ሙሉ ክፍያ አስር ሺህ ብር ዛሬ ለሚከፍሉ ብቻ ማለት ነው። ከነገ ጀምሮ ማለት ነው።
Okay እሺ እሺ በ account አለ ነው አዎ account አለ እንልክላችኋለን።
text አድርጊልኝ በዚህ
እሺ ልንገሩት እኛ ስለማይመች ነው ዘጠና አንድ አስራ አምስት ይሄ የመስመር ስልክ ስለሆነ እኛ የሚያገኙበት ስልክ ስጡት እኛ የሚያገኙበት ስልክ ስጡት account ብለው ይላኩልን ቴሌግራም ላይ
ምን ልበልልሽ
ቴሌግራም ላይ account ብለው ይላኩልን ስልክ ልስጦት እሺ እሺ እኛ የመስመር ስልክ ነው የያዝነው
እሺ እሺ ስጪኝ ስልክ ዜሮ ዘጠኝ ሰባ አምስት
ዜሮ ዘጠኝ ሰባ አምስት ሰባ አምስት ሰባ አምስት
ዜሮ ዘጠኝ ሰባ አምስት
ሰባ አምስት አልከኝ አልሰማም ሀምሳ አምስት I mean ሀምሳ አንድ ሀምሳ ስልሳ ሶስት ስልሳ ሀምሳ አንድ ስልሳ ሶስት ስልሳ ዜሮ ዘጠኝ ሰባ አምስት ስልሳ ሶስት ዜሮ ዘጠኝ ሰባ አምስት ሀምሳ አንድ ስልሳ ሶስት ስልሳ ስልሳ ሶስት ስልሳ
አዎ።
እሺ እሺ thank you እሺ እ
እሺ ቴንኪዩ እሺ